ሄሎ ጤና ይስጥልኝ መለሳዘት ቴሌቪ ሄሎ ሄሎ ጤና ይስጥልኝ መለሳው ቴሌቪ ምን አሉ? ይቅርታ ይሄ አሁን የደወሉት እርሶ ቴሌዊንግ ይባላል። የጥያቄና መልስ ነው። የጥያቄና መልስ ነው።
እሺ መቶ ሴንድ ላፕቶፕ አፍርተዋል።